የዝራት ማሽን ተበላሽቶብኝ ነው።
እሺ
እ ለማንደብ ነው ቅሬታ?
ቅሬታ ማሽኑ ቫኑ አይሰራም።
እሺ የሚሽከረከር ጅራትም አረፋ ብቻ ነው የሚያወርድብን።
እሺ BG ID ዎችን ይንገሩኝና ልመዝግብልዎት።
እ እ BG ID ወይም code በ SMS የተላከውን አልተላከልዎትም?
አልተላከለኝም። ያን ዛሬ ይመጣሉ
አዎ ይመጣሉ።
እኮ እባክሽ ተባበሪ። የምናሽ ስራ ነው እነዛ ጋር ሌሎቹ ጋር ከምደውል ብዬ እሷ ጋር ደውል መጀመሪያ ስላሉኝ ነው።
እሺ የድርጅቶት ስም ያማ አቢሲኒያ ባርና ሬስቶራንት ነው?
እ እ እ ያማ አቢሲኒያ ባርና ሬስቶራንት ነው?
አሁን በምን አወቅሽ?
አይ በስልክ ቁጥሮት ነው ያገኘሁትኝ።
አዎ አዎ።
እሺ ሙሉ ስሞትን ይንገሩኝና ልመዝግብልዎት።
እና ዛሬ ከመጡልኝ ሰዩ ነው። ካልመጣ ምን አለ?
የወረ- ዛሬ ከወ- መምጣት አለባቸው።
አዎ ዛሬ ይመጣሉ። ሙሉ ስሞትን ይንገሩኝ።
መንግስቱ ፍቃድ
በዚህ በደወሉት ቁጥር ልመዝግብ።
አዎ
ለሌላ ጊዜ እንዲሆኑት ቢጂ አይዲዎችን ይጻፉ
እ መጻፍ እ የሚችሉ ከሆነ ለሌላ እ?
ጊዜ እንዲሆን ቢ- ቢጂ አይዲ ይያዙ ልንገሩት።
ኢጃይቢ
ቢጂ አይዲ ወይም ደግሞ ኮድ ኮዶትን ያዙ።
ቁብ ኢጃይቢ እሺ ችግር የለውም ጽፏል። ስኬድ አሁን ጽፏል።
ሀያ አምስት